ጤና አላ ይስጥልህ።
አብራ ይስጥልን።
ከቢጫ የጥሪ ማዕከል ለመደወያው ደንበኛችን እድገት የመጠጥ ማከፋፈያ ነው።
አዎ
የቢጫ የመለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተልኮልዎታል።
አልተላከልኝም።
እሺ ደንበኛችን ልንገርዎት የያዙ
እ አንዴ
እሺ
እሺ፣ ነገሪ
ሀምሳ አንድ ሰላሳ አምስት
ይሄ አጥፋ አጥፋ። አምሳ አንድ ሰላሳ አምስት ሰላሳ አምስት አርባ ስምንት ሰማንያ ሰባት አርባ ስምንት ሰማንያ ሰባት ሰማንያ ሰባት ሰማንያ ሰባት አዎ ደንበኛችን ይሄ የእርስዎ መለያ ቁጥር ነው።
እሺ ለማሳወቅ ነው። መልካም ምሽት።
እሺ እሺ